ጤና ይስጥልኝ የኢቲኤስ የጥሪ ማዕከል፣ ባክዎን ይርዳዎት?
ሰላም ትኬት ፈልጌ ነበር ከመቀሌ ወደ አዲስ አበባ።
እሺ ለመቼ ነው የሚፈልጉት?
ለነገ እሺ ለአንድ መንገደኛ ነው?
አዎ
check እያደረኩሎት ነው። እሺ እሺ
እሺ በጣም ይቅርታ ለነገ flight ኦቹ ሙሉ ናቸው። ለሐሙስ ነው ቦታ ያለው።
ሐሙስ ነው ያለው?
አዎ ነገ ላይ ያለው ሞልቷል።
የሐሙስ ስንት ሰዓት?
ሐሙስም ሁለት flight ብቻ ነው ያለው። አመሻሽ አስራ ሁለት ተኩል እና አንድ ሰዓት ከአርባ አምስት ላይ የማታ የማታ። የጠዋቶቹ ሙሉ ናቸው ሞልተዋል።
እሺ በቃ እደውላለሁ። እሺ አንዴ እሺ ይችላሉ። ለቅዳሜ ለአርብ ግን ከፈለጉ የቀንም አለ። እሺ ይላሉ።
እሺ እሺ እሺ ስለደወሉ እደውላለሁ።
እናመሰግናለን። መልካም እሺ እሺ እሺ እሺ